ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
አብነት ሰለሞን law office ነው።
አዎ እሺ እኔ ሀሮን እባላለሁ። የደወልኩት ከዊ ፕላስ ቴክኖሎጂ ሶሉሽን ነበረ
እሺ እና እኛ መተግበሪያ ወይም application ነበረ develop ያደረግነው እርሱ ላይ እና- እሱ- እሱ ላይ እናንተም ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ። እኛ ከእናንተ የምንቀበለው ምንም አይነት እ, ክፍያ የለም።
እም፣ እ፣ ከእናንተ የሚጠበቀው እ፣ application ኡን በማውረድ አድራሻችሁንና service ኣችሁን እ፣ መመዝገብና መለጠፍ ብቻ ነው።
text ታደርግልኛለሽ የ application ኡን ስም?
እሺ ዊፕላስ ሶሉሽን ነው። link ልካለሁኝ።
እሺ እሺ እሺ አመሰግናለሁ። መልካም ቀን።